ሄሎ ሄሎ፣
አቤት።
ጤና ይስጥልኝ።
አብሮ ይስጠን።
ከኢትዮ ችክን ነበር ከ customer care team።
እሺ፣ ሰላም ነው።
ሰላም ነው።
እ፣ አንድ agent ኣችን ቅሬታ እያቀረበ ነበር እ፣ ስለ ስላዘዘው ማን ነው እሱ ምን ሆነ?
ያዘዘው እ፣ እሱ ያዘዘው crumble ነበረ እሺ፣ ግን የደር የሄደለት የማን ነው አይነት የማ- mash የሚባለው ነው እና መቼ እ፣ ነው?
እ፣ መቼ?
እ፣ ቀኑን specify አላረገም። ተስፋ ኢየሱስ ቀኑን- ወጋሶ ይባላል።
እ?
ዲ- ዲ- ተስፋ አ፣ ተስፋ ኢየሱስ ወጋሶ ነው የሚባለው። እ፣ ኢሜል አድርግልሽ እንደ detail ኡን ቀኑን ብናውቀው ወይ dispatch ኡን በቴሌግራም ብላክልኝ እና dispatch ኡን ሳ- dispatch ኡን እ፣ ሳይሆን በስሙ እና ስልክ ቁጥሩን እና እ፣ zone ኡን region ኡን የወጣበትን ቀን
እ፣ okay እሺ እሱንም detail ኡን እልክልሽ እሺ በእንትን እ፣ email email ትጠቀሚያለሽ አይደለ የድርጅቱ okay እሺ እሺ thank you